ሄሎ
ሄሎ ሄሎ
ሰላም ነው። ጤና ይስጥልኝ።
ምን ልርዳዎት?
እ እዚህ ሁሉ ስፖርት እ ምን ልርዳዎት? ይሰማል?
እሺ ባለፈው ቅዳሜ ለታ
እ ቅዳሜ ለታ የተጫወቱ ጨዋታ ነበረ። የሳይፕረስ እ አልተለቀቀም።
ትኬት ቁጥሩን ይዘውታል?
እንትን ነው በኦንላይን ነው የቆረጠ አ እኮ ትኬት ቁጥሩን ይዘውታል?
ኦንላይን ላይ ያለውን በቃ አዎ።
እሱ- እሺ እሺ ልላከው አዎ
እሺ